Hello, Hello?
የስሪት አዎ ብስሚል
የጨዋታ አልቆ ብር አልገባልኝ ነበር።
እስቲ ራውንድ አይዲ ላክልን ወይ ስክሪንሻት አድርገን ያሸነፍክበትን ላክልን። እሺ
እ፣ በ- እንዴት ኮዱን አሽር ኮዱን ብነግርሽ አይሆንም
ትኬት ነው እንደ ያልከው
እ?
ትኬት ነው የኳስ ነው።
አዎ
Okay እሺ ንገረን።
አስራ ሁለት እሺ
ሀምሳ እሺ
አስራ ዘጠኝ ሰማንያ
አብዴት እየሆነ ነው። እሺ እ?
ትንሽ ቆይ።
ሄሎ ሌላ
አቤት ሄሎ